Hello ጤና ይስጥልኝ ቤተሰብ፣ ሰላም ነው እግዚአብሔር ይመስገን።
አለ። እሺ ምን ነበር?
እሺ account ለመክፈት ፈልጌ ነበርና እሺ
በዚህ በ bet ማለት ነው።
እሺ እሺ። አ፣ በአሁን ላይ ነው እምቢ ብሎኝ ነው። እስቲ መክፈት ችሉ እናንተ?
እኛ መክፈት አንችልም፣ ራስን ነው የምከፍተው።
እ።
ግን እንዴት ነው best bet ውስጥ ገብታለህ? website ውስጥ
ገብቼ ነበር፣ እምቢ ብሎኝ ነው። ደጋግሜ ሞክሬው ነበር አ፣ register የሚለውን ነክተዋል።
እ
ዘጠኝ ብለህ አስገባና ስልክህን እ password ስታስገባ የመጀመሪያውን ይኸውልህ ሁለት ፊደል አድርጋችሁ ነው የመጀመሪያውን ካፒታል ከዛ small አድርገው።
እሺ በቃ እንደዛ አድርጌ ሞክሬ ነበር፣ እምቢ ሲለኝ ነው።
አጠቃላይ ስምንት መሆን አለበት። እሺ password
እሺ አምስት ቁጥሮች አስገብተህ አንድ symbol አድርግበት።
እሺ እሺ